ወይ ጤና ይስጥልኝ።
አብሮ ይስጥልን።
ሳምራዊ ነበር ለዛሬ ተመዝግቤ ነበር ለአምስት እሺ
ምኑ ጋር ነው የምወርደው? አጎና ጋር ነው የምወርደው።
ጎተራ ፔፕሲ ጋር አጎና ጋር ሳይወርዱ ቀጥታ ይምጡና ጎተራ ፔፕሲ ጋር ይውረዱ።
እዚሁ በ- ቀጥታ መምጣት ይችላል። እዛው ያወርደኛል።
አዎ ማለት የምንን ታክሲ እንደያዙ አላውቅም፣ ግን ጎተ አጎና ጋር ከሆነ የሚይዙት ወርደው የቄራን ታክሲ ይዛሉ። ከዛ የቄራን የቄራ አዎ፣ የቄራን ታክሲ ይዘው ሲመጡ እንትን ነው ጎተራ ፔፕሲ ጋር ውርደኝ ይሉታል።
እሺ ከዛ እሱ ጋር እንደወጡ- እንደወረዱ ቀጥ ይሻገራሉ፣ ይታያል። ኮብልስቶ መግቢያ አለ፣ በቁርቁሩና በቁርቁሩ መሀል ማለት ነው።
እሺ በሱ ወደ ታች እደውላለሁ።
ሲወርዱ እሺ ይደውሉልን። እሺ እሺ በሱ መልካም